ደብዘፋን ሁለት ቁጥር ሌላ ሄሎ ሌላ ጤና ይስጥልኝ ቦት ነው።
ያ ቦስ ነው። አንቺ እንዴት ነሽ?
እሺ
ደህና ነሽ? ሄሎ ለው እስከ- እሺ በኦርደር በኦርደር ነምበር መቶ ሁለት ስልሳ ሶስት አስራ አራት የተቀበላችሁት ኦርደር ምን ያህል ይቆያል?
አስራ አራት
መቶ ሁለት ስልሳ ሶስት አስራ ሶስት
አስራ ሶስት ይኸው ልሰጠው። አንድ ደቂቃ already packed አድርጌዋል። በቃ እሱን ማስፈረም ብቻ ነው የቀረ።
ስልሳ ሶስት አስራ ሶስት አ
እሺ ሰዓት ሄዷል። cancel ይሁን። እሺ አ cancel ይሁን። ሰዓት ሄዷል።
እሺ አትስጡት።
እሺ እሺ
በቃ ተይው። አንድ ደብዘ ስራብና አንድ ቺዚ በምቻሽ ካንስል አድርጌ እኔ ደብዝራብልና ቺዚ በናት ያልብኝ